ነገር ጨምሯል ማለት ቢቀጥሉ።
ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልን።
ከችፕችፕ ነበር የምደውልዎት።
እሺ cucumber order አድርገውን ነበር።
እ
ያው ግን warehouse እጥረት ስላጋጠመን ያው መላክ አንችልም። refund ልናደርግሎት ነበር።
እሺ እሺ ተመላሽ እናደርግሎታለን።
እሱ ብቻ ሲመጣ- እሱ ብቻ አዎ እሱ ብቻ ነው። አዎ
እሺ እሺ ሲመጣ platform ኡ ላይ አድርገው order ያድርጉ።
እሺ እሺ መልካም እንችላለን